ጤና ይስጥልን።
ጤና ይስጥልን።
አብሮ ይስጥልን።
OraCare የጥርስ ሕክምና
እሺ፣ ይጠብቁኝ።
እሺ።
እሺ አባት የያዙ
እ
የያዙ ዜሮ ዘጠኝ አስራ አንድ
ዜ- ዜሮ ዘጠኝ አስራ አንድ
ስልሳ
ስልሳ
ሰባ አራት ሀምሳ ዘጠኝ
ሰባ አራት ሀምሳ ዘጠኝ ሀምሳ ዘጠኝ እሺ እ
እሺ እሺ